ጤና ይስጥልኝ ምን ልርዳዎ?
ትኬት ለማረጋገጥ ነበር።
እሺ cashier ኮዱን ንገረኝ።
አስራ ሁለት
አስራ ሁለት ሰላሳ ዘጠኝ ሰላሳ ዘጠኝ አርባ ሰባት አርባ ሰባት ዘጠና ዘጠና እሺ እሺ፣ ቦነስ ለቋል። እሺ አርባ ብር ለቋል።
ስንት ብር?
አርባ ብር አርባ ብር።
አዎ
አመሰግናለሁ።
እሺ እኔም አመሰግናለሁ። መልካም ቀን።